የድሆቹ መንደር ደሴ ላይ ባቲነሽ አምባሰል ግራዶ ባስታወሰሽ ቁጥር ልቤ አለቀ ተንሎ እንገናኝ እንጂ ሸግዬ በማስታወስ ብቻ ተጨንቆ መቼ ይዘለቃል ፍቅር በአካል ተራርቆ አይኔ በወሎ ልጅ ስለተለከፈ ስለተለከፈ ህልምና ቅዠቴ ባቲ ሆኖ ረፈ ባቲ ሆኖ ረፈ ልቤም በትዝታ በሐሳብ ይከንፋል በሐሳብ ይከንፋል ያሻውን ሳገኝ ቀልቤስ መቼ ያልፋል ቀልቤስ መቼ ያልፋል ልሂድ ወሎ ልደር ከሸጋዎች መንደር በቁጣ በመንገድ በገባዶ ሜዳ እመላለስበት አይደለሁ እንግዳ ቁልቁለቱን ልውረድ አቀበቱን ልውጣ መንገድ የሚያሳየኝ መቼም ሰው አላማ ከስከስና በሽሎ ተከዘ ጅረቱ ተከዘ ጅረቱ ቆላ ወይን አደጋ አፈሩ መሬቱ አፈሩ መሬቱ ወሎ የሚያበቅለው ሁሉም የሚያሳሳ ሁሉም የሚያሳሳ የትኛው ተጥሎ የትኛው ሊነሳ የትኛው ሊነሳ ልሂድ ወገን ጤና በአዲሱ መኪና ሳይንጦር መኖ ዋራና ቢላንታ ሸደሆና መቄት ሰቆጣና ላፍታ የጁባት ያምባሰል የታደለው መሬት ተበልቷ የተገ የሚያበቅለው ውሸት ከውቦቹ መንደር ደሴ ላይ ባቲነሽ አምባሰል ግራዶ ባስታወሰሽ ቁጥር ልቤ አለቀ ተንሎ እንገናኝ እንጂ ሸግዬ በማስታወስ ብቻ ተጨንቆ መቼ ይዘለቃል ፍቅር በአካል ተራርቆ ሸጌ ያለችበት የአገሯ ታቦትን የአገሯ ታቦት ይከበራል አሉኝ ሁልጊዜ ባለት ሁልጊዜ ባለት ወደ እሷ ለመሄድ አገኘሁኝ መላ አገኘሁኝ መላ ግሸን ደብረ ከርቤ ላስታ ላሊበላ ላስታ ላሊበላ ልሂታች ናውንት ፍቅር ላጫውታት የቦርከና ውሃ ይቀዳል በእንስራ የተፈጥሮ ንግሥት እጹብ ድንቅ ስራ ዓለምን የጨበት ሰርክዬ መሰለኝ ምን አባሁላለሁ